Hello ጤና ይስጥልኝ።
ሰላም ሳባ ነኝ።
አይ እሺ፣
እንትን ነበረኝ order ነበረኝ ዛሬ የወጣና ወሎ ሰፈር በእኔ ስልክ ቁጥር ነው። እሺ እሺ ወሎ ሰፈር ተቀላቅሎ ሄዶ ነበረ። check ታደርግልኛለሽ? ካሮት ነው ሶስት ኪሎ አንድ Okay። እሺ
group join ብዬ ነበረና I think እነብሩኬ ቀላቅለው ነው የላኩት ወደ እሷ።
እህ እሺ፣ ቆይ እንዴ እሺ እና
ምን ነበረ እንትኑ ቁራ
ካሮት ነው ሶስት ኪሎ ካሮት
ሶስት ኪሎ መቼ order የተደረገ ነው? ሶስት ኪሎ ትላንትና
በዚህ ቁጥር
አዎ ቃል ኪዳን በግዱ በሚለው ነው።
join ብዬ ነው ውይ ውይ አ
Okay አዎ፣ በሌላ ሰው በእኔ ማለት አይደለም ነው።
create የተደ- አዎ group ኡ አዎ።
በእኔ አይደለም።
አዎ አለ።
እሺ ትደውይላታለሽ፣ inform ታደርጊያታለሽ።
ለቃል ኪዳን ልደውል።
አዎ ከዛ እና እሺ።
just አዎ አ?
የት ነው እርሱ?
ምን አልሽኝ?
ያ- የት ነው የእርሱ እንትን?
የኔ ወደ ሰሜን ማዘጋጃ ነው። ብሩኬ ነ- ብሩክ inform አድርጌው ነበረ።
አዎ ሌላም order ኦች ነበሩኝና በዛው አዎ።
እንዲልክልኝ እ፣ ግን ተሳስቶ በዛ ልኩ። እስኪ ደውላትና order ኡ የምትፈልገው ከሆነ ልውሰደው።
እኔ ድጋሜ እንዳዝ አ ካልሆነ Okay።
እኔ ድጋሜ ያዛል በቃ እሺ፣ መልሼ እደውላለሁ። እሺ፣ እሺ፣ አ thank you ቻው።